ለነጥልኝ ቻፓ ሄሎ
ሄሎ ሄሎ ሄሎ ሄሎ አቤት አ
ምን ነው አሁን ሄሎ
አቤት ምን ነው
Hello ምን ነው Hello
ምን አለ ሄሎ
አቤት ምን እንዳውት
ብር ብር ነው ብር እ ብር ቴለ ብር account ብር ጠይቅ
Deposit ነው withdraw
ብር ብር አዎ Deposit ነው withdraw
ብር አዎ ዛ አዎ አዎ አዋ ብር አለ አንዴ Account ቆይ አዳምጠኝ deposit አድርገው ነው withdraw አድርገው
አዎ አንድ ሺህ ነው አንድ ሺህ ብር Deposit ነው withdraw አንዴ አዳምጠኝ አዎ
ምንድን ነው
ብር ነው ደ
እ? ይቅርታ ወይ አማርኛ በትክክል የሚያወራ ሰው አለ አጠገቦት
ብር ብር አለ
አንዴ አዳምጠኝ የተግባባን አይደለም አጠገቦቸው አለ እኛ ወይ እኛ የሚችል